ሄሎ እንትን ባለሙያ ነበር ፈልጌ ነው።
ባለሙያ ፈልገው ነው ምን አልሽ?
ባለሙያ ፈልገው ነው። ይቅርታ እሺ የስልክ ኦፕሬተር ፈልጌ ነበር እና ዶሮ እንትን English Arabic ምናምን
እሺ ምን አይነት language ነው እሺ የሚፈልጉት?
language ኡ ነው Arabic ነው አረበኛ አረብኛ
እሺ
እና ያ ነው እም
ይቆራረጣል መሰለኝ።
አይ እያዳመጥኩ ነው። አረበኛ መናገር የምችል call center ላይ የምትሰራ ባለሙያ የፈለጉት ነው?
no እኔ እንትን ተቀጣሪ ተቀጣሪ እና ኦፕሬተር ስልክ ችለው language አለኝ ለ Arabic ስልክ እችላለሁ እያልኩት ነው።
እሺ እባክዎን ሙሉ ስሞትን ይንገሩን
እሺ አብዱረዛቅ ጎበዝ
አዳር
አብዱረዛቅ ሄሎ።
ባሮሽ ሄሎ
እሺ በሌላ ስልክ ልደውልልዎት። እኔ መጨረሻ ነው ድምፅ የሰጠሁት፣ ግን በደንብ እየተደማመጠ ነው።
እሺ፣ ለም አሁን በቃ ወይ በሌላ ትንሽ ስልክ ልደውል።
ልደውልልዎት አለው። እኔ አሁን እሺ።
ደውልልዎታለሁ በሌላ ስልክ። እሺ መልካም ቀን።